ጤና ይስጥልኝ። ኦርቶዶክስ community
ሰላም ጤና ስለ ማን ነው? ከአምስት ቀን በፊት withdraw ምናምን ያልኩ ነበር። እስካሁን የገባ ነገር የለም።
መቼ ነው በቴሌግራም የላኩልን?
ዛሬ ነው የላኩት። ባለፈም ልክ ያለው ዛሬም ልክ ያለው ግን የሚያናግረኝ ሰው የለም።
ማን ነው የቴሌግራም ስምዎት?
የቴሌግራም ብራዚል ነው የሚለው
አስተሳሰንሎታል እኮ ቅድም ደውለው ነበር አይደለ?
አዎ፣ ግን አስተሳሰንሎታል። መልስ ስናገኝ ስለምናሳውቆት ይጠብቁን ደንበኛችን። እኛ ሳንሆን መልስ ስናገኝ ለእርስዎ እናሳውቆታለን። ስለዚህ ይጠብቁን እዛው ቴሌግራም ላይ በትዕግስት